ትንሽ ድንቴ ስፖርቱን ከምንርዳት
እንትን ኖርሳ ወደ አርባ ምንጭ ለጠዋት ለዛሬ ለማልሲ ለጠዋት
ነገ ዘጠኝ ሰዓት ከአርባ ነው ያለው።
ሰዓት ከአርባ ጠዋት ላይ የለሽም?
የለም እሺ። ወይ ሐዋሳ ልሎት
እኮ በሐዋሳ በቃ እሺ፣ ሐዋሳ እሺ፣ ሐዋሳ እያዝልኝ ሄሎ፣
ልሽ እያየሁሎት ነው።
በቃ እሺ፣ ሐዋሳ እያዝልኝ ጠዋት አንድ ከአርባ አምስት አለ ብሎኝ ነበር።
አዎ አንድ ሰዓት ከአርባ አምስት አለ ጠዋት አዎ፣ በቃ ቅዳሜም ነገ ማለት ነው።
አዎ፣ አዎ፣ ጠዋት እሺ፣ እሺ
እም